ጤና ይስጥልን ሰላም እግዚአብሔር ይመስገን ምን ለቃዎት
አስር ዋሉላ ስንት ነው ዋጋው ሙሉ
ስንት ምናምን ሞዴል
ቢያስር ጥሩ ሀይኩ አባዱ ጥቁሩ አባዱ ላይ አባት በካርቦን ከለር ነው ያለን
ሁለት ጥቁሮች አንድ ዘጠና ዘጠኝ እና አንድ ቢያስር እሱኛው የለን በካርቦን እሱ ተሽጧል አባት በ carbon color ነው ያለን ሁለት ሺ ሰባት
በአውቶማቲክ
ምናምን
ስንት ብር ነው ዋጋቸው?
ሶስት ነጥብ ሶስት
በአውቶማቲክ ማርሽ ነው
manual manual
በአውቶማቲክ የላችሁም?
አዎ አሁን ላይ የለንም።
ሁለት በር ነው አንድ በር ነው?
ይቅርታ አባ ኔትወርኮት ነው መሰለኝ እየተቆራረጠ ነው። ወይ መልሰው ይደውላሉ።
እሺ